ሄሎ
ሄሎ ሰነብር ይቅርታ ጌታሁን ከአንቺ ቺፕ ነበር የምንደውለው።
ነው አቤት አይሰማሁትም። ከአንቺ ቺፕ ነበር የምንደውለው።
ድምፅ ይቅርታ አለ ከኋላ ድምፅ አለ። ምን አልሽኝ?
ከቺፕ ቺፕ ነበር የምንደውለው።
እሺ እሺ ይቅርታ ኦርደር አድርገውን ነበር ዝኩኒ እና ከእርሶ ግሩፕ ውስጥ አንዷ ሊደር ደውላልን ነበረ ሜምበሯቸው እሺ እ፣ እና አልደረሰኝም ዝኩኒ እያለች ነበረ። አልተረከቡም፣ የለም እኮ አልመጣም።
አልመጣሉትም። ዝኩኒ ብቻ አዎ፣ ነው ግን አዎ።
ያልመጣሉት።
አ እሱ ብቻ ነው።
ኦኬ፣ ለነገ ይምጣሉታ። በቃ እ፣ ቆየ በጣም ይቅርታ፣ በጣም ለነገ እንልክሎታለን።
እሺ እሺ ሶሪ። እሺ፣ መልካም ቀን። ቼክ ላድርጎት ብዬ ነው። እሺ እሺ